હલો હાલો હવે શેના સ્ટુડન્ટ હેલો હેલો હવે
ይኸውልሽ አስራ ቁጥር ድምፅ ጥልም
እሺ ይኸውልሽ ስሚኝ አቤት አቤት ይሰማኛል። ጤና ይስጥል።
ጤና ይስጥልን አራ አራት ቁጥር ቀረችብን ጠዋት የወጣን
ይሄ የአውቶቢስ አይደለም፣ ይሄ ማስታወቂያ ነው። ማስታወቂያ ነው፣ የማስታወቂያ ነው እንጂ የአውቶቢሱ አይደለም።
አሀ ማስታወቂያ ነው እሺ በቃ አዎ እየደወሉበት ያሉት ማስታወቂያ ነው። እሺ እማዬ ሰላም